hello ጤና ይስጥልን ቤት ቤት hello እኔ ስትል ብር withdraw አድርጌ ነበር በቻፓ እሺ
እና አልገባልኝ።
ስንት ብር ነው አራት ሺህ ብር መቼ ነው ያረከው አሁን ትንሽ ቆየሁ።
እሺ ንገረኝ እስኪ የብስቲ ቤት ቁጥር ሰላሳ ስድስት ስልሳ አንድ ሰላሳ ስድስት ስልሳ አንድ ስልሳ አንድ ሀያ አራት ሰላሳ ሀያ አራት መጨረሻ ስንት ነው ሰላሳ ሰላሳ ሰላሳ እሺ አዎ
አራት ሺህ ብር ገብቶልሃል እኮ ገብቷል።
ሀቢብ ነው አይደለ? ወደ አዎ፣ ቴሌብር ሀቢብ።
አይደለ? ዜሮ አዎ።
ዘጠኝ ሰላሳ ስድስት ስልሳ አንድ ሀያ አራት ሰላሳ አዎ refresh አድርገህ ያው እስቲ ቴሌብርን ገብቷል። እዚህ ጋር balance ነው የሚለው እሺ።
okay ወይም እሺ message አልገባልክም ይሆናል። check አድርገውና ደውልልን ካልገባ።
እሺ እሺ እሺ እሺ፣ አመሰግናለሁ።
እናመሰግናለን። እሺ እሺ።